ሄሎ ሄሎ አቤት አቤት አድራሻችን ለቡ መብራት ኃይል አርሴማ ፊት ለፊት አርሴማ ፊት ለፊት አዎ እሺ እና ብርስ ትመጣለህ እንዴት ነው አዎ እመጣለኝ ብር እንዴት ነው ማስገባት የምችለው normal አሁን እ፣ ከፈለግ አስገባልን እና ከዛ ፎርሙን እ፣ scan አድርገን ልከን መፈረም እንችላለን አንተ ፈርመክ መመለስ አ ትችላለህ እንደዛ ማድረግም እንችላለን ማይመች ከሆነ okay okay እሺ ወይ እና እና account ልኪልኛለሽ account ልላክልክ እና አዎ ከዛ አምስት ሺህ ብሩን ታስገባለክ ከዛ በኋላ እኛ ፎርሙን scan አድርገን እንልክላለን ፈርመ አ ትልክልናለክ ጥሩ ከዛ እኛም ፈርመን እንልክላለን ጥሩ እሺ እሺ አሁን ልላክልክ አዎ አዎ እሺ እሺ